hello ማቲያስ hello ኦይ reload አድርጌልህ ሁሉም አረንጓዴ ይሆናል። እሺ ግን ክፍያውን ትንሽ ዘግይቶ ነው የሚገባው ከሶስት ደቂቃ በኋላ ስንት ደቂቃ በኋላ?
ሁሉንም ሁሉንም አድርጌልሃለሁ እና ሁሉም አዎ፣ አንዱ ግን ገብቷል።
አዎ እና ይለቀቃል ሁሉንም። እንደዛ ነው ትንሽ ይቆያል ብዙ ቲኬትም ስለሆነ አዎ።
ለዛ ነው ግን አዎ።
ደቂቃዎች ቢወስድ ነው። already ወደ ማ- ማለት ሁሉ win ከሆነ ችግር የለውም ብሩ ለመግባት። ዋናው ከዛ አይ፣ ክሎሱ ወደ ዊኑ መቀየሩ ነው።
ኦኬ፣ እሺ፣ ሰዎችን ጠብቀውና ችግር የለውም ከአስተላልፌልህ እየሄድኩኝ ስለሆነ ቆይታም ካልገባልህ ተ- ተስፍሽ ብለህ ጠይቀው። እሺ ማን ማለት ተስፍሽ ተስፍሽ። እሺ፣ አዎ። እና ራሄል የነገረች ኬዝ ነው ስኬት ነበረ በለው ችግር የለውም።
እሺ፣ እሺ ማቲያስ መልካም ቀን እሺ፣ ይሆንልህ። እሺ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን። እሺ